Hello ሰላም ጤና ይስጥልኝ። ዶን ኪቲዩን ነው የደወልኩት። ምን ልርዳዎት?
ዩቲዩብ ትምህርት ለመውሰድ ነበረ።
እሺ ስሞትን ማን ልበል
ጸደይ
ጸደይ ጸደይ ዳኘ
ከየት አካባቢ ነው የደወሉልን?
ሀይቅ
ሄሎ አቤት ይሰማኛል። ከአየር ጤና አየር ጤና በካራ መሄጃው hello hello hello hello ተቋረጠ። Hello hello